ጤና ይስጥልኝ አዳማጭ ትሬዲንግ እባክዎ ምን ላድርጎ?
ያሬድ ኃይሉ ትናንት ደውሎልሽ ነበረ እና ለዛሬ እንትን ብሎኝ ነበረ።
ምን አልከኝ? ይቅርታ።
ሰላም አይደለሽ?
አዎ ነኝ።
ዜሮ ዘጠኝ የመኪና የታርጋ አርባ ስምንት ሀምሳ ስምንት ኃይሉ እናንተ ስራ አለ ምናምን ብሎኝ ነበረ እና ነበር ለእንትና- መኪና እ እ መኪና one of F አኖፈ።
እናንተ ጋር አዲስ አበባ ስራ ሰርቻለሁ እኮ አንዴ።
OK አሁን ስራ አለ ተብሎ ተደውሎልህ ነው?
እም እም።
እሺ office ውሃ መውጣት ስራ።
ትችላለህ?
office አሁን ልምጣ።
ና office ኣችሁን ግን ቀይራችሁታል መሰለኝ። እኔ ለእንትን እንዳለ ነበር የማውቀው።
እዚህ የድሮ ስ- የድሮ ጤና ጣቢያ አለ አይደለ? ስቴዲየሙ ጋር ሀያ ሁለት
እኔ እንጃ እሱን አላወቅኩትም። እኔ ግን የድሯችሁ እዚህ ካሳንቺስ ጋር ያለውን ነበር የማውቀው።
አይ ሀያ ሁለት አዲስ ስቴዲየም ጋር ያለው መብራት ጋር ኤጅ ግሬስ ፕላዛ አስረኛ ፎቅ ላይ ነው ያለ።
እ እ
አዲሱ ስቴዲየም አለ አይደለ? ሀያ ሁለቱ እ እዛ ጋር እ፣ መብራት አለ።
እሺ መብራቱ ጋር ያለ ፎቅ አለ። ኤጅ ግሬስ ፕላዛ አስረኛ ፎቅ ላይ
ኤች ሲ ማ- ማ- ማ- ማብላዛ ኤጅ ግሬስ
ኤጂ አ
እሺ እሺ እሺ
እሺ